ሄሎ ሰላም ጤና ይስጥልኝ ብሽት ቤት
ጤና ይስጥልኝ አብረሽ ይስጥልኝ ደጋግሜ የደወልኩ መሰለኝ ችግር ዲፖዚት የለውም አይደል?
አልገባም እና እሺ ይቆያሉ ልልሽ ነው።
እ በቻፓውን አፕሩቭ እያደረጉት ነው አዎ ቅድም አሁን ነበረ መስራት ጀምረዋል ማለት እሺ።
ከቅድም ጀምሮ እየሰሩ ነው መሀል መሀል ላይ እየ- እየሰሩ እየወጡ እየሰሩ እየወጡ ነው እና ኦኬ፣ የተላከላቸው ትር- የትራንዛክሽን ደግሞ እንትን እ፣ ቢያንስ አንድ ሺህ ብዙ ምናምን ነው።
ስለሚሞላ አዎ አዎ፣ እሱም እሺ፣ በየተራ ነው ልጠብቃቸው። እሺ፣ የሚያደርጉት እና ለዛ ነው እሺ፣ ጠብቃቸው እሺ፣ ያስገቡልሃል እሺ እሺ፣ እሺ፣ እሺ እሺ።
አባቴ እሺ ስለደወልክ እናመሰግናለን